ጤና ይስጥልኝ። እንዴት አደራችሁ? እ፣ እንትን MRI እናንተ ጋር አስመጥቼ ነበር ሁለቴ እንትን ቴሌ- በቴሌግራም እንትን ትልካላችሁ ብለውኝ ነበር እና እንዴት ነው ማግኘት እንችለው? ማየ እ? ትናንትና መስጬ ነበረ። ከዛ ዛሬ አራት ቀን አራት ቀን ሆኗል መስጠት ነው ምናልኩኝ ማየ ስሞትና ቴሌግራም ቁጥሮት እኔ ጋር ነውና እንዴት አሰፋሽ ወልደ ጨርቆስ ኦርቢዮ
ስልክ ቴሌግራም ቁጥር ሄሎ hello
አቤት ማየ ቴሌግራም ቁጥር እንገናኝ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አንድ
ዜሮ ሶስት ዜሮ ሶስት ሀምሳ ሰማንያ ስድስት
እሺ እሺ ይላክልዎታል ይላክልዎታል እሺ እሺ ልንነት አመሰግናለሁ